ብር አስገብቼ ነበረ ከቴሌ ብር ነው። ከዛ አጣሁ። ከቴሌ ብር ወደ
ወደ ሁሉ ስፖርት አልገባለትም።
ከቴሌ ብር ወደ ሁሉ ስፖርት። አዎ እሺ፣ ከቴሌ ብር የተላከሉት message አለ።
አዎ አዎ።
እሱን screenshot አድርገው ቴሌግራማችን ላይ ይላኩልን። ስልክ ልስጦት የቴሌግራም
screenshot አድርገላችሁ
አዎ፣ ስልክ ልስጦት የቴሌግራም ያዙ።
ስልክ ስልክ አለ። ንገር ዜሮ ዘጠኝ ሰባ ስምንት
ስምንት አስራ ስድስት
ስድስት ሰላሳ
ሰላሳ ዜሮ ስድስት እሺ፣ መልካም ቀን